hello ጤና ይስጥልን ቤት ቤት hello ጤና ይስጥልን።
ሰላም።
withdraw አልነበረኝ confirm እንድታደርግኝ ነበር።
እሺ።
ሁለት transaction ኦች ናቸው።
እሺ፣ በደወልከው ቁጥር ነው።
አዎ
እሺ፣ አንድ ጊዜ ጠብቀኝ መስመር ላይ እሺ።
ስንት ብር ነበር? ይቅርታ ሀያ ሺህ ብር ሁለት transaction።
ዛሬ ነው አይደል?
አዎ አሁን ነው ኔትወርኩ ነው።
አ፣ እሺ አግኝቼዋለሁ። connection አስቸግሮኝ ነው። ይቅርታ።
okay እሺ፣ የቴሌ ብር ቁጥር ንገረኝ አንድ ጊዜ።
ይሄ ራሱ ዜሮ ዘጠኝ ሰባ ዘጠኝ ዘጠና ሁለት ሀያ አንድ ዘጠና አምስት
ስንት ጊዜ ነው ያደረግከው?
ሁለቴ ነው ሀያ ሀያ ሀያ።
ሺህ ብር አዎ
ሰማንያ ዘጠኝ ዘጠና ሁለት ሀያ አንድ ዘጠና አምስት ዘጠና አምስት አዎ አዎ
እሺ፣ confirm አድርጌልሃለሁ።
እሺ እሺ እሺ።
እሺ፣ ለደወልክ እናመሰግናለን። መልካም ቀን።